ጤና ይስጥልኝ። ሁሉ ስፖርት በኮምፒውተር ነው።
ሁሉ ስፖርት ሁሉ ስፖርት ላይ deposit አድርጌ ለመጫወት በምንድን ነው ማድረግ የምችለው?
እሺ ስልክ ልስጦት። ዜሮ ዘጠኝ ሰላሳ ሁለት
okay ሰላሳ ሁለት
ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ ፍትህ አምላክ ነው የሚለው አ ፍትህ አምላክ
ስሙ አዎ ስሙ ፍትህ አምላክ እሺ እሺ እሺ እዛ እዚህ ላይ ካስገቡ በኋላ የላኩበትን
እ ስ- የላኩበትን ደረሰኙን ደረሰኙን ዶሮ ላ- screenshot አድርገው ቴሌግራማችን ላይ ላኩልን እኮ በ- በዚህ ቁጥር አይደለም ቴሌግራማችን አያውቁትም application ኑ ላይ አለ
አይ አላውቀውም ቴሌግራም እኮ
እሺ application ኑ ላይ ሲገቡ የጥያቄ ምልክቷ ጋር ያገኙታል